ጤና ይስጥልኝ ችፕ ባኮምልት ነው
እንትን ነበረ ለመስራት ነበረ
ምን ለመሆን አሉኝ
ስራ ለ part time ስራ ካለ ብለን ነበረ። የራሴ የራሴ ግሌ መኪና አለኝ እ የግሌ መኪና አለኝ። እሺ
ስራ part time ካለ ስል okay።
ቁጥር ችፕችፕ ላይ መስራት ፈልገው
ያው ምንም ነገር ቢሆንም ማለት ነው በ part time እሺ ስልክ ቁጥር ይንገሩኝ። እሺ ዜሮ ዘጠኝ አስራ ሶስት እሺ ስልሳ እሺ ሰማንያ ሁለት አርባ አራት
ስም እንትኑ ምንድን ነው service ኡ ምንድን ነው እ፣ ትኩስ ነው መ- እቃ ማድረስ ነው አይደል ችፕችፕ አዎ፣ እቃ ማድረስ ነው። የተለያዩ አዎ።
product ኦችን እነሱ ማድረስ deliver ስራ ነው።
በቃ ቅዳሜና እሑድ free ነኝ ከሰኞ እስከ አርብ ከአስር ሰዓት በኋላ free ነኝ እሺ ስም አለበል ይንገሩ።
ደረጀ ጴጥሮስ
እሺ አሳውቅሎታለሁ፣ ይደወልሎታል።
በቃ ችግር የለውም መ- ያው መምህር መቅጠር- ስለሆንኩ አዎ፣ መ- መቅጠር ጠዋት- የምንችል ከሆነ ምንም ችግር የለውም፣ ይደወላል።
እሺ እናቴ በቃ እሺ፣ መልካም ቀንሽ እሺ፣ ሰላም ሰላም